ሄሎ ሄሎ ሄሎ ይሰማል?
ይሰማል? አዎ።
እሺ ሰላም፣ እንዴት ሰላም አደረክ?
ነሽ? ያስፈልጋል።
ከቤት ቤት ነው የምደውልልህ።
አዎ እኮ ሄሎ ሄሎ ስልሽ የሆነ ሙዚቃ ጋብዙኝ እና በቃ okay ችግር የለውም። ጂአር ላይ አዲስ የተደረጉት አዳዲስ game ኦች አሉ አይደለ?
አ አስጀምራችኋታል?
አላስጀመርኳቸውም። እኔ እኮ ጨዋታው ስላልገባኝ ማለት display አድርጌ እዛው ነው የምሰራው ወይስ እንዴት ነው ብዬሽ እኮ እ ነው።
ምን ላይ አድርጌ?
display አድርጌ ለምሳሌ አሁን penalty ው አዎ አሪፍ ነው እንትኑን አይቼዋለሁ። temporary ነገር የተወሰነ ቪዲዮን አይቻለሁ እና እሺ ስላልገባኝ እኮ ነው።
እሺ፣ ምንድን ነው ግር ያለክ?
አሁን ለምሳሌ እንዴት ነው የሚሰራው? ልክ እንደ ቢንጎ እዛው የሚቆረጥ ነው ወይስ?
አዎ የ penalty ው እዛ የሚቆረጥ ነው። ሁለቱም እዛ የሚቆረጥ ነው እኮ የክራሹም የፔናልቲው ማለት ነው።
okay በ cashier የሚቆረጥ ነው እና game ኦቹ already add add ተደርገዋል shop ኡ ላይ። በምንድን ነው የምታጫወተው? በዲሽ ነው ወይስ በቪቦክስ?
ዲሽ በምን አለ ምን አለ መስመር እ
በዲሽ መስመር ምን አለ?
በዲሽ ነው የምታጫውተው? አይ አዎ፣ በዲሽ በዲሽ ከሆነ ነው።
frequency እንድልክልህ ነው። በቪቦክስ ከሆነ ግን already add ስለተደረጉ game ኦቹ መክፈት ብቻ ነው የሚጠበቅብህ።
okay እንትኑን ላኪልኝ፣ account ኡንም እንደገና user name እና password ኡንም ላኪልኛል።
አ- አዲስ shop እኮ አይደለም ያለ shop ላይ ነው የተጨመረው። ልክ አሁን ኬኖ ስፒን ይሄ የውሻ ምናምን አለ አይደለ?
አ አ ከዛ ዝርዝር አራት የነበረው አሁን ስድስት ይሆናል ማለት ነው።
okay ሁለቱም game ራሱ ተጨምሮ።
ዝም ብዬ update ዝም ብዬ እንትን ብቻ ላድርገው አዎ እዛው ያመጣልኝ ላይ ማለት ነው።
አዎ አዎ እዛ ላይ አለ። በዲሽ ከሆነ እሺ።
ተጫውተው frequency ስለሚያስፈልግ ልላክልህ።
እሺ በየትኛው መስመር በቪቦክስ ከሆነ በየትኛው?
ግን ችግር የለውም። እዛው ላይ ማጫወት እሺ።
ይቻላል።
በየትኛው መስመር በየትኛው መስመር ላይ እንዴት በየትኛው መስመር?
ማለት በየትኛው መስመር ዲሽ እ፣ ሁሉ ፊት ጂአር በምሰራበት ነው ወይስ አዲስ አዎ መስመር?
ጂአር ላይ አይ ጂአር ላይ ያለ shop ላይ ነው የተጨመረው።
okay ጂአር አይ ላይ ዲሽ ካሉት shop ኦች ዲሹ መስመር ምናምን መቀየር አለብኝ።
ምንም መቀየር የሚጠበቅብህ ነገር የለም። እዛ ላይ ነው ልክ ኬኖ ምናምን እንደምታጫውተው ስፒን ኬኖ ምናምን አዎ።
እንደምታጫውተው በቃ እሱም እ፣ እዛ ተጨማሪ game ነው።
በቃ እሺ፣ ምንድነው advantage ኡ ሌላ ድርጅቶች ጋር ስላልጀመረ ስለሌላ ቤት ቤት ላይ ብቻ ነው ያለው። ለዛ በቃ customer ይስብልሃል እና አስለምደው። እሺ run ማድረግ ብቻ ነው ኧረ ራስ ጀምሯለሁ። እኔ እኮ ስላልገባኝ ነው መጀመሪያ እኮ።
በቃ። እሺ ችግር የለውም እና እሺ።
ግር ያላችሁ ነገር ካለ ደውላችሁ መጠየቅ ትችላላችሁ እኛን።
በቃ በቃ ችግር ቪዲዮ የለውም። ከሰሩት ተልኮልሃል?
ቪዲዮ ምን የ- የተወሰነ የተወሰነ ተልኮልኛል፣ ግን ሙሉ detail ቪዲዮ ብትልኩልኝ በጣም በቃ ደስ እሺ፣ ይለኛል።
የሁለቱንም game ቪዲዮ forward አደርግልሃለሁ። ከዛ ያየውና ከግር ያለህ ነገር ካለ ጠይቀን።
በቃ እሺ፣ እሺ እሺ እሺ፣ እናቴ።
አመሰግናለሁ። መልካም ምሽት።
እሺ ለሁላችን እሺ።